hello ሰላም ነው?
እግዚአብሔር ይመስገን።
ወደ መቶ ብር withdraw አድርጌ አልገባልኝም ነበረ።
እሺ ዛሬ ነው የሞከሩት ደንበኞች?
አዎ አሁን ነው አሁን ነው ሰ- በዚህ ሲም ሰላማዊት አዲሱ ለሚለው
ሰላማዊት።
አዲሱ
እሺ ደንበኛችን የገንዘቡን መጠን ይንገሩኝ።
መቶ ብር
ግብይቱን ከየት ወዴት ነው ያደረጉት?
ከአሪፍ ቤት ወደ ቴሌ ብር withdraw እሺ የሚጫወቱበት የ betting site ምን ምን ይባላል?
ዘመን ቤት ዘመን ቤት። እሺ እሺ ደንበኛችን መረጃውን መዝግብሎታል። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን screenshot አለኝ።
አንስተን- ቴሌግራም አካውንታችሁ ከዚህ በፊት የላኩት screenshot አለ። screenshot አድርጌ ላክ።
አዎ ደንበኛችን ወደዛ አካውንት ይላኩልን።
እሺ ሌላ የመረዶት ነገር አለ?
የለም፣ ይሄን በአስቸኳይ አስለቅቂልኝ።
እሺ በተቻለ መጠን በፍጥነት ለመስራት እንሞክራለን። ስለደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ምሽት ይሆንልዎት።
እሺ እሺ